Hello አዎ እንዴት ነሽ sister እንዴት ነክ?
ሰላም ነህ?
አለሁ ይመስገን። ምን ነበር?
እስከ ትላንት ወደ ቤስት ቤቱ ብሩ ወስዶ ከቴሌብር ስላክ እስካሁን አልገባኝም። እስከ አዎ፣ ትላንት እየደወልክ በምንድን ነው ወጪ እየደወልክ ያደረግከው?
እ፣ ስልክ ቁጥሩ እ እ እ፣ በሳንቲም ፔይ ነው በ
በሳንቲም ፔይ ነው።
አዎ ሳንቲም ፔይ ትንሽ ስላስቸገረ ነው። እሺ ለእነሱ ላሳውቅልህና እ፣ ይገባልሃል።
ከመቼ እንደ እንደዚህ ምንድን ነው አዎ አዎ እኛ እስከ- አይደለም እስከ ትናንቱ ሳንቲም ወደ- ፔይ ነው። አዎ አባቴ እስከ ገብቶኛል ትናንቱ ወደ- ተረዳሁክ።
እሺ ምን አድርገ እሺ ትንሽ ጠብቀኝ፣ ለእነሱ ላሳውቅልህና የሚሉኝን ሰምቼ መልሼ እደውልልሃለሁ።
አረ እንደዚህ ተው እንደዚህ ተው እንደዚህ አዎ አዎ ይገባኛል፣ ከባድ ነው። እሺ ይቅርታ በጣም እንደ እስከ ትላንት ወደ እየጠበቅን እየጠበቅን ሁሌ ስደውል አሁን አስር ደቂቃ ጠብቅን ሰላሳ ደቂቃ ለሳምንት ለሚሆን ል- እንልተው በቃ
እሺ።
ልተው ተው በኝ ይተዋል አይ no እንደሱ አይደለም እኮ ትንሽ ስላስቸገራቸው ነው።
እንደ ሰው ለእውነቱ ለመናገር እ፣ ያህል ነው እኛ እናንተ ደንበኛ ነን እኛ እንደዚያ ታርግና እሺ ይቅርታ በጣም በእውነት
አዋ ለእውነቱ ሁሉም ነገር እ፣ አሪፍ ነው እሺ እሺ እሺ አሁን እ፣ አሳውቅልሃለሁ አሳውቅልህና እነግርሃለሁ ይሉኛል።
ስልክ ጽፍኛ ምን ታሳወቅሽ? ስልክ አይጻፈኝም።
አለ እኮ ስልክ አሁን የደወልክበት አይደለ አይ አይደለም፣ ሌላ በስት ቤቱ አኮኑ ልንገር።
እኮ በሱ ነው የምደውልልህ ወይስ በዚህ ነው?
ሌላው የምትደውል ነው የምትፈለኝ ወይ አኮኑ ብ- እ፣ የምጠመው ብሩ እየጠፋው ቦታ ልንገር።
አሃ፣ እሺ ቆይ እሺ አንዴ ዜሮ እሺ አንዴ
ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሰባ
ሀምሳ ሶስት እም፣
እ፣ ሰባ አራት ሰባ አራት
ሰላሳ አንድ አዎ
እሺ ስንት ብር ነበር ያልከኝ?
አር- አራት መቶ እስካሁን በንድ ውስጥ ነው።
እሺ እሺ
አዋ በእናትህ እንደዚህ ተው።
እሺ እሺ አይ ተወው እሺ።